ቃል ኪዳን ቤት ምን ልርዳዎት?
hello
hello hello፣ bonus ለማስለቀቅ ነው።
እሺ cashier code ኡን ንገሩኝ።
cashier code እሺ፣ cashier code ዘጠና ዘጠኝ ዘጠና ዘጠኝ ሰማንያ ስድስት ሰማንያ ስድስት ሶስት ሰማንያ ሁለት
እሺ በሁለት ጨዋታ ልውስጥ ነው።
እሺ፣ ሌላም አለ እሺ ንገሩኝ።
ሰ- ዘጠና ዘጠኝ እሺ ሰባ አንድ ሰባ አንድ ዘጠኝ አርባ ሶስት
እሺ የኛ ቦነስ የለውም። በአንድ ጨዋታ ነው lost የሆነው፣ ግን ጠቅላላ ወደ ሀያ አራት ነጥብ አምስት ነው። lost በሆነው ጨዋታ ወደ በአንድ ነጥብ ሁለት ዘጠኝ ሲካፈል ከሀያ በታች ነው የሚመጣው። ስለዚህ ወደ ቦነስ የለውም።
እሺ
ሌላ አለ?
ያው ኧረ ተው ቆይ የለም ማስተናገጃ ግን አረንጓዴ እንዲህ ሲሆን አንተ Hello
ምኗን ነው በጫካ ደግሞ